ሄሎ ጤና ይስጥልኝ ተርላ አምቡላንስ በኮምን ልርዳው ሄሎ አምቡላንስ አምቡላንስ ድርጅት ምን ልርዳው
ሄሎ
ሄሎ አይሰማም ሄሎ እ አምቡላንስ ፈልገው ነው
ይሄ ሶማሊ ነው።
እኮ አምቡላንስ ፈልገህ ነው
ሶማሊ ሶማሊ አዎ እየሰማሁ ነው አምቡላንስ ፈልገህ ነው የአምቡላንስ ድርጅት ነው ይሄ
እሺ እ
ይሄ ሶማሊ ብቻ ነው።
ምን አልከኝ አማርኛ አማርኛ አይደለም ሶማሊ ብቻ ነው።
ምንድን ነው የምትችለው ታዲያ